ከጠቋይ ልንጋር ስንት ቡድን ላይ ነው?
ሄሎ፣
አውሬ ሰላም ጤና ይስጥልን። ቤት ቤት እንትን ይልኝ እስኪ ተካዩ ትኬት እ፣ ምን አልከኝ?
ትኬት ታርግልኝ።
ትኬት።
አ
እሺ፣ ቆይ አንዴ ቼክ ላድርግ።
አስራ አንድ
ይቅርታ፣ ቆይ አንዴ ጠብቀኝ። እሺ
ምን እሺ፣ ንገረኛው
አስራ አንድ
አስራ አንድ ሀያ ሰባት
ሀያ ሰባት ሀያ ሰባት ነው።
አስራ አንድ ሀያ ሰባት ነው።
አ አስራ አንድ ሀያ ሰባት እሺ፣ ሀያ ሁለት ስልሳ
ሀያ ሁለት
ስልሳ
check ላድርግልህ። እሺ፣ አንዴ ጠብቀኝ። እ፣ loss ነው። እሺ፣ ወድቆብሃል።
በስንት ነው ያደገው?
አምስት ጨዋታ ወድቆብሃል።
አምስት አዎ፣
እሺ እሺ